Hello ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነው የደወልኩሎት ሳሩ።
አዎ ናይ Okay ዛሬ ያልመጣ product ነበሩት ወደ አራት product። Okay በጣም ይቅርታ እና ነገ በአስልክሎት መረከብ ይችላሉ።
አዎ እንችላለን፣ ግን ሰሞኑን delay እያላችሁብን ነው።
Okay በጣም ጠዋት ነበር ይቅርታ።
ጠዋት ነበር የተደወለው።
Okay አዎ በዚህ በእኛ በእኛ ችግር ነው በሰራተኞች ችግር ነው ያልመጡት እና
Okay በጣም ይቅርታ። ነገ የት ላስልክሎት? ነገ
ዛወት ወዝጋራሽ ማኩለዋል በቃ ሁለት ሀያ ሁለት በቃ እሺ አስልክሎት። አራት product ነው አይደል?
እ አራት ከነገው ጋር አምስት በቃ ሁሉንም አስልክሎት አሩ ይረከባል። እሺ መልካም ምሽት። እሺ